hello hello ጤና ይስጥልኝ። hello ጤና ይስጥልኝ።
አቤት
ሰማንያ አንድ ሰማንያ ስምንት ፒስቶን ሆምስ ደውሎ ነበር። ምን ልርዳው?
ማግኘት ማስታወቂያ ሰጥቼ ነበር።
አዎ፣ የአክሲዮን ሽያጭ ጀምረናል።
እ?
የአክሲዮን ሽያጭ ጀምረናል። ምን ልንገሩት?
እሺ ሳፋሪኮም አገልግሎት መጠቀም የምትችልበት መንገድ ሊያገኝ ይችላል።
ምን አልከኝ ወንድሜ?
ሳፋሪኮም አገልግሎት መጠቀም የምትችልበት መንገድ አገልግሎት አገኛለሁ።
ሳፋሪኮም የምጠቀምበት የደወልከው ፍልኝ ሳፋሪኮም ማለት ነው።